ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳው?
ጤና ይስጥልን ከሁሉ ስፖርት ወደ ቴሌብር withdraw ሞክሬ ነበር እሺ
እና ከሁሉ ስፖርት ቀንሷል፣ ወደ ቴሌብር ግን አልገባልኝ።
ከ transaction ኦት ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
እና እሱ እኮ እንዴት ይወጣልኛል? አይወጣም እኮ የሆነ ነገር ሞር የሚለው ከላይ ሲግቡና transaction history እ?
የሚል አለ። more የሚለው ሲገቡ ምን?
transaction history አለ።
ምን ውስጥ more
እሞክራለሁ። ግን ብዙ ጊዜ እኮ ነው እንደዚህ እ፣ ወይ ደግሞ ተጨማሪ የሚለው ሲገቡ የዝውውር ታሪክ የሚል አለ።
እሱ ጋር እኮ successful አይደለም እኮ ከተ- ሁሉ ስፖርት ተቀንሷል፣ ወደ ቴሌብርም እኮ እዛ አላለፈም።
ላይ ይጻፋል። የትኛውም transaction እዛ ላይ ይጻፋል። ከዛ ላይ bank transaction የሚለው ውስጥ ይገቡና ከዛ ላይ ፎቶ አንስተው በቴሌግራም ይልኩልናል።
እሺ አመሰግናለሁ።
የቴሌግራም ቁጥራችንን ያውቃሉ?
እ፣ ሁሉ አለኝ ያው እ፣ ሁሉ ስፖርት አለኝ ቴሌግራም ላይ።
ቴሌግራም አለዎት? የኛ
አዎ ቁጥሩን እስቲ ንገሪኝ ለማንኛውም።
ዜሮ ዘጠኝ ሰባ ስምንት
ኦኬ okay እ፣ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
እሺ እሺ አስራ ስድስት
እሺ ሰላሳ ዜሮ ስድስት
እሺ እሺ thank you እሺ